hello ጤና ይስጥልን ጎጅቱ ቤት።
አቤት ጤና ይስጥልን። ደስቲ ኮድ አልለቀቀም አለ።
የምን ኮድ ነው?
የ betting
ኮድ ማለት password ነው።
አ
ምን እያልክ ነው?
ጨዋታ ጨዋታ አልለቀቀም አለ አ እሺ፣ cashier ኮድ ንገረኝ።
አስራ ሁለት
አንዴ ቆይ፣ አንዴ ንገረኝ። እሺ፣ አስራ ሁለት ሀምሳ ስምንት ሀምሳ ስምንት
ሀያ ስድስት ሀያ ስድስት አርባ አንድ አርባ አንድ እሺ አስራ ሁለት ሀምሳ ስምንት ሀያ ስድስት አርባ አንድ ሶስት አንድ ሁለት ሶስት አምስት አለብህ። እሺ ወደቀ game አምስት ወደቀ።
አዎ እሺ እሺ እናመሰግናለን።
እሺ